Hello ጤና ይስጥልኝ።
ሰላም ነው።
እግዚአብሔር ይመስገን። ፕሊንትስቶ ነው የደወሉት። ምን ልርዳዎት?
Okay አክሲዮኑ እንዴት ነው የሚሸጠው? እንዴት ነው?
እሺ እ፣ አሁን ምዝገባ ላይ ነን። አሁን ስሞትና ስልኮትን ይዤና እ፣ ሐምሌ አንድ ላይ ደውዬሎት ቀጠሮ ይዤሎት ቢሮ ይመጡና ሙሉ information አግኝተው ግዥ ይፈጽማሉ ማለት ነው።
ቢሮ የት አካባቢ ነው የሚገኘው?
ቦሌ ገርጅን አለ። ታ- አ አሁን ሌሎች ቢሮዎችንም በመክፈት ላይ ስላለን ያኔ ነው የምናሳውቁት። እርሴት አካባቢ ነው።
Okay